hello ጤና ይስጥልን ጉዳይ ሀና እባላለሁ ባኮ ምን ልርዳዎ?
hello hello ጤና ይስጥልን ጉዳይ እግዚአብሔር ይመስገን። ስራ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩ።
ምህረት ገዝ
ምህረት ገዝ
ገዛ እድሜው ስንት ነው ምህረት?
ሀያ ስድስት
የት አካባቢ ነው የሚኖሩት?
ሽሮ ሜዳ መነን መነን ነው ሽሮ ሜዳና መነን አካባቢ መነን ውስጥ መካከል
እሺ መስራት የሚችሉትን ስራና ልምዶትን ይንገሩኝ።
ሞግዚትነት ቢያንስ
የስንት ጊዜ ልምድ?
እንዳለሽ ኦ፣ ልምድ የላትም። ምን ላይ መሳተፍ ቻለ? ሁሉም ነገር ልምድ ይጠይቃል።
አዎ ያው ልምድ ከሌሉ ስራዎች እንዴት ይሰራሉ? ወይ የተማሩበት ነገር ከሌለ አለ እንዴት አድርገው ይሰራሉ? ተባለ። እሺ፣ በሼፍ ንገሩኝ የተማሩበት። እሺ ስለኛ መድረክ ከየት አግኝተው ነው የደወሉት?
እዚህ የተሳተፉት ልጆች የተጠሩ አሉ እዛ አካባቢ እና ስልኩን ሰጥተውናል።
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያ መግባት ወደ ቢሮ መምጣትና መመዝገብ ይኖርቦታል። ቢሮአችን የሚገኘው ጎተራ የፊ ፋብሪካ አካባቢ ነው። ገበያ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው። መቼ ይመጣሉ? ለመቼ ቀጠሮ ሊያዝሉት?
አምስቱማ ማክሰኞ
እሺ ለማክሰኞ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዝሉታለሁኝ። አድራሻችን በ text እንልክሎታለን። ከዛ በተጨማሪም የተለያዩ ስራዎችን እ፣ ቴሌግራም ቻናል ላይ post ስለምናደርግ ቻናሉን እንዲቀላብሉታለሁ።
እሺ እሺ በሁሉም የስራ አመች በቃ ለካለ በልከ ለምን ያለው ነገር